hello, ሰላም ነህ? ሰላም ጤና ይስጥልኝ። የ የቴሌ ስፖርት ማስቴ ምን እፈልጋለሁ?
ቴሌዊን ጨዋታ ነው። ጨዋታዎቹን ሲጫወቱ ሽልማት ያገኛሉ።
የት ቦታ?
እ ከ- ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው አዎ ሶስት ቁጥር ላይ ለመጫወት የሚል አለ። እድሎትን ይሞክሩ ጥያቄና መልስ አለ። እድሎትን ሲሞክሩ ሽልማት ያገኛሉ።
okay
እንደዛ ነው።
እ- center